Hello አቤት
በእናትህ አንድ ሺህ ብር ጠፍቶብኛል። አኮወራ ኮቴ አስገብቼ ከአቤል ቤት የት እንደገባ እስካሁን ግራ ግራ ገብቶኛል።
እሺ የ Best Bet ቁጥርን ንገረኝ።
ዜሮ ዘጠኝ ዜሮ ዘጠኝ ዘጠና አምስት ዘጠና አምስት
ሰማንያ ሶስት ሰማንያ ሶስት
ሀያ ስምንት ሀያ ስምንት ሀምሳ አምስት መጨረሻ ሀምሳ አምስት እሺ እ ያስገባህበትን ቁጥር ልንገርህ አዎ ዜሮ ዘጠኝ ዘጠና አምስት ሰማንያ ሶስት ሀያ ስምንት ሀምሳ አምስት ምን አልከኝ?
ዜሮ ዘጠኝ ዘጠና አምስት እሺ ሰማንያ ሶስት ሀያ ስምንት ሀምሳ አምስት የሚል ቴሌብር account ላይ ገብቷል።
የሉማ የኔ account ውስጥ ነው ያኛው
እ
ያን account ውስጥ ምንም የለኝም ባዶ ነው። የቴሌ ብር ያን account ሲገባ ባዶ ነው። የት እንደገባ ሰው አወ- አወጣ ደግሞ አላውቅም።
እዚህ ጋር የሚያሳየው አ፣ እዚህ account ውስጥ ገቢ እንደሆነ ነው።
አለ ነው አለ- አለ ብለህ ነው አዎ ቴሌብር account ን check አድርገው።
አደረኩትና አይ- ሴ- ቴሌ ብር account ሲገባ ምንም ባዶ ነው። ዜሮ ዜሮ።
አንድ ሺህ ብር ብቻ ነው ያወጣኸው።
አዎ አንድ ሺህ- አንድ ሺህ ሀምሳ ሀምሳ ብር ነበር ያን ሀምሳ ብሩ መጀመሪያ ውስጥ በዛት ነበርልኝ እና አንድ ሺህ ከቤት ቤት አወጣሁትና ያን በቃ ያን እንዳለ ባዶ ይላል አሁን አካውንቴ
አ፣ እዚህ ጋር የሚያሳየው አንድ ሺህ ብሩ እዛኛው account ውስጥ ትናንትና እ፣ እሺ።
ዛሬ ነው ያወጣኸው አይደለ?
አዎ ትናንት ማታ ወደ ዘጠኝ ሰዓት አካባቢ ሀምሳ ሶስት አካባቢ ማለት ነው።
አዎ
ገብቷል፣ check አድርገው።
እሺ እሺ እሺ